Hello?
ሄሎ ሄሎ ሄሎ ስማ ጤና ይስጥልኝ።
ሰላም አንድ order ነበረኝ እና አልመጣም። ዛሬ ነበረኝ አንድ order በዚህ እሺ ስልክ ስልክ ይነግሩኝ ይኸው በዚህ ስልክ አሁን በደወል
የመስመር ስለሆነ ትንሽ አሳየኝ መንገዱ ዘጠኝ ዘጠኝ አስራ አንድ አስራ አንድ ሀምሳ ሃምሳ ዘጠና ሰባት ዘጠና አምስት ዘጠና ሰባት ዘጠና አምስት አዎ።
አበጋዝ የሚል ነው አዎ።
አፋዶ ሬስቶራንት ቃሊቲ አይደል እርስዎ ኖት አዎ አይደል አዎ አዎ ደውሎልኝ ነበር ዛሬ ግን አልመጣም ኦ፣ አ ዛሬ ተደውሎ እየመጣሁ ነው ብሎት ነበር
እ እ?
አይ፣ ደውሎ እየመጣሁ ነው ብሎት ነበር ደውሎ ደውሎልኝ ነበር የት ነው ምናምን ብሎኝ ነበር እሺ እንትኑም ስልክ መጥቷል delivery order ኡም መጥቶልኛል እሺ ስልክ ይሰጡኛል አንድ የደወለውን driver ይቅርታ የደወለው driver እሺ እሺ
ዘጠኝ አስራ ስምንት ሰባ ስድስት አስራ ስምንት ሰባ ስድስት
ዘጠኝ አስራ ስምንት ዘጠና ዘጠኝ ዜሮ ዜሮ ዘጠና ዘጠኝ ዜሮ ዜሮ እሺ እሺ ዘጠኝ አስራ ስድስት
አስራ ስድስት ነው አስራ ስምንት ነው
ቆይ ቆይ አንድ በደምብ check ላድርገው ዘጠኝ አስራ ስምንት ነው አስራ ስምንት ሰባ ስድስት ዘጠና ዘጠኝ ዜሮ ዜሮ በቃ እሺ ቼክ ላድርግና እደውልዎታለሁ መልሼ እሺ